hello ጤና ይስጥልኝ።
ሀሎ አይሰማም?
ይሰማል። Donkey Tube ነው። ምን ልርዳዎት?
የሆነ ህጻን ልጅ በቃ በጣም ተናጋሪ ነውና እህ
አሁን ድንቅ ልጆች ጋር ለማስመዝገብ ነው።
እሺ፣ ስንት አመቱ ነው ልጁ?
አምስት
እሺ፣ አምስት አመቱ ከሆነ እ ምን ነው ላንተ?
ያጎቴ ልጅ
እሺ፣ እ ግን ቤተሰብ መጠቆም አይቻልም። ጎረቤት ወይም የአካባቢ ሰው ደውሎ ማስመዝገብ ይችላል። ትልቅ ሰው።
እሺ እሺ፣ አመሰግናለሁ። እሺ